ጥለኝ ሁሉ ስፖርት ነው በቃ የምለቃውት
ኦንላይን ለመጫወት ነበር እየሰራ አይደለም እንዴ?
ምንድን ነው deposit ነው withdraw እ እ deposit ነው withdraw ነው deposit ለማድረግ የሚ- በፊት አሁን ቴሌብር ምናምን አይደል የሚያስመርጠው?
አ አሁን አንበሳና ብርሃን ብቻ ነው እያስመረጠ ያለው።
እሺ deposit ለማድረግ ሌላ አማራጭ አለን። ያን አ- አማራጭ ተጠቅመው መ- ማስገባት ምንድን ይችላሉ።
ነው አማራጩ? ምንድን ነው ሌላው?
ሌላ ቴሌብር account ሰጦታለሁ። በዛ ያስገቡና ገቢ ያደርጉና ገቢ አ- ያደረጉበትን ደረሰኝ screenshot አድርገው በቴሌግራም ከሁሉ ስፖርት account ሙሉ ስምና ስልክ ቁጥሮት ጋር አንድ ላይ አድርገው ይልኩልናል። ከዛኛ ደግሞ ወደ account ዎ ገቢ እናደርጋለን ማለት ነው።
እሺ እሺ፣ ልንገሮት እንደዛ ያዙት።
እኮ ነው አሁን የቴሌብር። እሺ ንገሪኝ።
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት አዎ ፍትሀ አምላክ ማርዬ
እሺ እሺ ቴ- የቴሌግራም ልንገሮት ያዙ። የቴሌግራም የያዙ ልንገሮት እኮ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት በዚህ screenshot አድርጌ በዚህ ልላክልሽ።
አ
እሺ
መልካም ቀን እሺ